ጤና ይስጥልን Best Bet ረዴት ነው የምንረዳው? ሄሎ ሄሎ
ሄሎ፣ አቤት
ይሰማል?
ይሰማኛል።
ሰላም ናችሁ?
ሰላም ነው?
አለን። እንትን ከ Best Bet ማለት ነው እሺ እ፣ በአንድ ጨዋታ ቦነስ የሚባል ነገር የለም እንዴ?
አለ። ግን እንደ odd ኡ ይወሰናል።
እ?
እንደ odd ኡ ይወሰናል። ሁሉም ቲኬቶች እ፣ ቦነስ አላቸው ሳይሆን እሺ እ፣ አሁን total odd የምት- odds total የምትላለች እሱኛው total odd ከ lost ካደረከው ጨዋታ ጋራ አንዱ ጨዋታ ጋራ ተካፍሎ ከሀያ በላይ ከመጣ ነው ቦነስ የሚኖረው።
ታዲያ አሁን ያ ትኬቱ አውጥቼ ል- ልንገርህ ወይ እንዴት ነው የምናውቀው ታዲያ?
እሺ ትኬት ID ውን ላክልኝ።
አ ትኬት ID ወይም cashier code ኡን ንገረኝ።
አ አሁን cashier code ኡ እጅ ላይ አለ?
ወረቀቱ አዎ
ወረቀቱ ኮዱን ልንገርህ?
አዎ፣ ከታች cashier code የምትላለች እሷን ንገረኝ።
ቆይ አውጥቼ ልመልስ እንትን ልበል።
እሺ እሺ